Hello. አንዴ ቆይ። ሄሎ ሄሎ
ወይ sister እሺ ምን ነበር
እንትን አሁን ልኬ ነበር
ምን ነበር ብር የላኩት ተቆርጦ ይቅርታ።
ነበር በሀያ ስምንት ማለት ነው
እሺ
በቴሌ ብር ወደ ዲፖዚት ነው?
አዎ፣ deposit ሳይሆን እንትን ነው ቻ- በቻፓ ነው እኮ withdraw ነው ያደረከው deposit
ከ be- bet ላይ ሳይሆን ከቴሌ ብር ወደ bet ነው ያደረኩት። ግን ያ message ደግሞ የተቆረጠውን ከቴሌ ብር ላይ የተቆረጠብኝ message ኡን ለእናንተ ስልኩ ደግሞ በቴሌግራም እናወራለን ይለኛል። ግን ምንም አዋለኝ እሺ ንገረኝ እስቲ ቁጥርህን
ዜሮ ዘጠኝ ሀያ ዘጠኝ እሺ
አሁንም ሀያ ዘጠኝ እሺ
ስልሳ አንድ ሀምሳ አንድ
አዋል ነው ስምክ አዎ
ማን ነበር ያወራክ
አ- አብዱላኒ ደግሞ አንድ አ እ- አይደል ኢዩሲያስ ነው የላከልኝ ነበረው
አዎ፣ ግን በቴሌግራም እና አዋራን ላል ምንም አንዴ በቃ ማ- ጠብቀኝ መስመር ላይ እሺ